ጤና ይስጥልኝ። የማንችስ በርገር ጤና ይስጥልኝ።
አብሮ ይስጥልን።
በርገር ማለት ፈልጌ ነበረ። delivery አላት?
አለ። ምን በርገር
እ እ ምን በርገር ይሁንልህ አለ።
እ cheese burger ስንት ነው?
takeaway ነው
አዎ ሶስት takeaway
ሶስት cheese burger።
እ
እሺ price ኡን ሌለሽ ቃን ሌለሽ ልኝና account ታገኛለሽ። delivery ላደርግ delivery ው ሲመጣ መክፈት ትችላለህ። ችግር የለው።
አይ ሌላ ቦታ ምልከው ነኝ። ለሰው ነው ምልከው።
እሺ አንድ ሺህ ሀያ ብር
አንድ ሺህ ሀያ ብር አዎ።
እ፣ ከነ delivery ው delivery free ነው። የት ነው ቦታው?
ጃፓን ኮንዶሚኒየም እ እ እ?
hello ጃፓን ኮንዶሚኒየም ሰርቪስ